Sorafana. hello
አቤት
በቴሌግራም እኮ ልኬልሽ ነበረ እንትኑን screenshot ኡን ግን አዎ ወደ እኛ ድርጅት አይደለም ያደረጉት አሪፍ Pay ወደሚባል ድርጅት የእኛ ቻፓ ነው እሺ
አሪፍ የሚባል ድርጅት ነው።
አዎ የእኛ አይደለም አ- ዘመን ይለያያል እንዴ? ዘመን ቢት ጋር ነበር የላ- የላኩኝ።
አዎ ግን የከፈሉበት እኛ የክፍያ መንገድ ነን እንጂ betting ኦች አይደለንም ቤቲንጎች አይደላችሁም አይደለንም አይደለንም እና በምንድን ነው ማግኘት የምችለው? እሺ እነሱን እሱን አላ- አላወቅኩም የማ- የት እንዴት እንደሆነ ስልካቸው እነሱን ደውለው ወይ ይጠይቋቸው እሺ የት- ያ- ያስገቡበት እሺ፣ እሺ፣ አመሰግናለሁ። እሺ